አሁን ደውሉ ተብለን ነበር።
ማን ልበል
እ ማን ልበል
አስተዋይ
ከደብረ ዘይት ነው?
አ
እሺ ጠብቀኝ።
hello ሰላም
ሰላምማ እንትን cashier ኡ እንትን ብሎበት ነበር። password እኮ- ጠይቆን ነበረ login ብሎ እኮ ለምን አስተያየት አይደውልልንም?
እ እኮ እኔ እዛው ነኝ እኮ እ
እዛው ነው እኔ የምሰራው።
አንተ እዛ ነው የምትሰራው cashier ነህ አይደል?
አ ግን ደግሞ አስተያይ ወይ ይንገረን በ- በ agent account እንደዚህ ስለተፈጠረ ነው። እሺ በ cashier account እንደዚህ እየገቡ
አ
ስህተት እየተፈጠረ ስለሆነ ነው። እሺ
እኮ አይ እዛ አዲስ አበባ ናቸው ብዬ ነው እነሱ እኮ አሁን agent እና ትኬት ስለያዘብኝ ማውጫም የለም።
እኮ እና አስተያይ አይደሉ አዲስ አበባ ያሉት?
አ ደውልለትና እሱ ቴሌግራም ላይ ገብቶ check አድርጉለት ይበላል።
እሺ እሺ አባ እሺ